ጤና ይስጥልኝ። ሁሉ ስፖርት ነው ባኮ የምንወደው።
አቤት ሰላም ነው።
እግዚአብሔር ይመስገን።
እሺ ሁሉ ስፖርት ነው።
አዎ ልክ ነው።
እ እንትን የመጀመሪያ account ማለት ስናስገባ ከፍተኛ እስከ ስንት ብር ይሰጠናል?
ሀምሳ percent ነው። ከፍተኛ አምስት መቶ ድረስ ነው።
እ
deposit ሲያደርጉ ነው አደለ ጥያቄዎት?
ገቢ ሲያደርጉ ለመጀመሪያ ጊዜ ከፍተሽ ማለት ነው።
እኮ እስከ አምስት መቶ ብር ነው ልተኛው።
እስከ ስንት?
አምስት መቶ ብር አምስት መቶ ብር ማለት ነው። እሺ እሺ ይሄን ልጠይቅሽ።
እሺ